ስለማኒ ባብ
ሄሎ ጤና ይስጥልኝ።
አብሮ ይሰለን አባት ሬኖዋን ፈልጌ ነበረ።
ምን አለ ቫኗን ቫኗን ሬኖ
ሬኖ
አዎ እንትና ፖስት አድርገው በዚህ ደውሉ ብሎ አስቀምጦ ነበር።
እሺ ሊሎታ እንዴ ጠብቁኝ።
እሺ
ሞዴሉ ስንት ነው አባት?
ሁለት ሺህ አንድ ይላል ሙሉ ሰማያዊ እስክሪብቶ የምትመስል
ሪኖ ካንጎ ማ- manual እና አዎ ሬኖ ካንጎ አዎ
B ስልሳ አንድ ታርጋ ነው አዎ አዎ አንድ ሚሊዮን ብር
አዎ እንደዛ ነው fixed ነው price ኡ አንድ ሚሊዮን ብር ነው። ከባንክ ጋር እናያይዛለን።